hello ጤና ይስጥልን Best Bet
እንዴት ነው? ሰላም ነው አለን አለን ሰላም ነው።
አለኝ ወንድሜ እንትኑ withdrawal
እሺ ለመላክ ፈልጌ ነበረ ግን እስካሁን አልወጣም። processing ይላል።
processing እያለ ነው። በቻፓ ነበር የሞከሩት።
አዎ በቻፓ ነው። አንድ ሺ ስምንት መቶ ግን የኔ ስልክ ይሄ አይደለም እሺ፣ እሺ።
የበሳፋሪ number ነበር።
እ፣ በቻፓ ትንሽ ብልሽት ገጥሟቸው ነው። system እያስተካከሉት ነው። ይገባሉታል። እሺ ትንሽ ይጠብቁ።
እሺ እናመሰግናለን። የቻፓ ችግሩ የቻፓ ነው አይደለም?
የቻፓ ነው። አዎ ይስተካከላል። እሺ ይገባል።
እሺ ወንድሜ እናመሰግናለን።
ችግር የለውም።
እሺ።